ብለቴ ምን ክፋት አለው? ተፊታትሽ እባክሽ አፍራለሁ፣ ተፊታትሽ አፍራለሁ። ኧረ ተይ ተፊታትሽ አፍራለሁ፣ ተፊታትሽ አፍራለሁ። ኧረ ተይ ተፊታትሽ አፍራለሁ እንኳንስ ፊት ነስተሽ ድሮማ አይናፋብኝ እንኳንስ ፊት ነስተሽ ድሮማ አይናፋብኝ እንኳንስ ፊት ነስተሽ ጉድ ያረገኝን አይን ነው አይቶሽ በግፉ ቀን እንድግባባሽ ፈልጌ ሰው ቢያስተዋውቀን አሳፈርሽኝ የመውደዴ ልነግርሽ ብሞክር ምን ጨካኝ ነሽ ማፍራሪ የማይገባሽ ፍቅር ሰው ቢያደፋፍረኝ እንድነግርሽ ብያሸንፎኛል በቃብብሽ ገና ሳይሽ ጠፋኝ መገባበት ፊት ነሳሽኝና ሰው ባለበት ስንት ቆንጆ አለፈኝ እስከ ዛሬ ቀርቦ ለማናገር በማፈሬ ዛሬ አንቺን ብጠይቅ ቃል ይወጣል ልክ እንደ ሕፃን ልጅ ዓይንሽ ቅጣይ ስፈራ ስቸር አናግረሽ ምነው መለስሽኝ አሳፈረሽ ፍቅሬን መግለጽ ምን ክፋት አለው ትፈታተሽኝ እባክሽ አፍራለሁ ስፈራ ስቸር አናግረሽ ምነው መለስሽኝ አሳፈረሽ ፍቅሬን መግለጽ ምን ክፋት አለው ተይፊታትሽኝ እባክሽ አፍራለሁ ተይፊታትሽኝ አፍራለሁ አንቺ ተይፊታትሽኝ አፍራለሁ ተይዳ እንኳንስ ፊት ነስተሽኝ ድሮም አይናፋርኝ እንኳንስ ፊት ነስተሽኝ ድሮም አይናፋርኝ እንኳንስ ፊት ነስተሽኝ ድሮም አይናፋርኝ እንኳንስ ፊት ነስተሽኝ ድሮም አይናፋርኝ እንኳንስ ፊት ነስተሽኝ ድሮም አይናፋርኝ